ልኝ ለስፖርት ባኮምለደው
ሰላም ናችሁ? እግዚአብሔር ይመስገን። ስለ ቴሌ ቴሌብር ወጥቷል እንደ ምንድን ነው በምን ምክንያት
technical የሆነ ችግር ገጥሞን ነው። አሁን በምነግሮት መሰረት ማስገባት ይችላሉ።
አ፣ በምን አይነት ማንቀስ
እ በም- በምንድን ነው የሚገባው?
ቁጥር እሰጦታለሁ። ወደዛ ቁጥር ያስገቡና screenshot አድርገው ይልኩልናል በቴሌግራም።
okay፣ ቁ- ቁጥር ስልክ ቁጥር ነው የምትሰጠኝ?
አዎ እሰጦትና በ- ከቴሌብር ወደዚህ አሁን ወደምነግሮት ስልክ ቁጥር ገንዘብ ያስገቡና የሚፈልጉትን ያክል ከዛ ደረሰኙን በቴሌግራም ይልኩልናል።
አ፣ እሺ እሺ